hello ጤና ይስጥልን ቤት ቤት
አሁን ደውዬ ነበር።
እሺ
አንድ postponed የሆነ ቲኬት ነበር እሺ እሺ እና አንድ ዘጠና ነው ይዞ ነበር። በግማሽ ነው የላካችሁት።
okay ሙሉ አልታረመም።
አይ ብሩን በግማሽ ቆርጣችሁ ነው የላካችሁት፣ በአንዱ game ማለት ነው።
okay postponed የሆነው ጨዋታ እንትን ተሰርዟል። የተሰረዘ ጨዋታ አለ።
አ ተሰርዟልኝ፣ ግን ደግሞ አዎ።
በግማሽ እንዳለ ሙሉ በሙሉ ቆርጣችሁ ማለት ይቻላል የላካችሁት።
እኮ game cancel ሲሆን እኮ odd ኡ ይቀንሳል ያ ማለት ጨዋታው እኮ ይወጣል።
odd ኡ ያ ይቀንሳል።
ጨዋታ አዎ እኮ ይወጣ ላይ ነው
አዎ
እና ታዲያ በግማሽ እንዴት አይነት check አድርገኸዋል እሱን?
ሶስት ታርጌ ነው የደወልኩት።
እሺ አንዴ cashier code ኡን ትነግረኛለች። check ላድርግልህ። እኔ።
እሺ እሺ
እሺ
አስር እሺ
እ, ዜሮ ስምንት
እሺ
እ፣ ስልሳ ሁለት ዘጠና ሰባት እስኪ
እሺ ሰላሳ አራት ነው አይደለ? okay I mean win ነው win ነው ትኬቱ አይደለ?
አዎ
ስድስት ሺ ሰባት መቶ ሰባ ስምንት ብር አይደለ ይገባልህ?
አዎ አዎ so ትክክል እኮ ነው።
ስንት ወዲሁ ነው ነው ያ ሲቋረጥ ማለት ነው እ እ
ያ ኦርድ ሲወጣ ስንት ወዲሁ ነው አንድ ዘጠና ሲወጣ ማለት ነው አንድ ዘጠና ነው ይዤ የነበረ ፖስትፖንድ የተደረገው ስንት ወዲሁ ነው
እኮ ኦዱ የዛኛው አንድ ነበረ።
እ፣
አዎ እኮ እሱ ሲቀነስ ስንት ይሆናል መሰለ? ሰላሳ አራት ነጥብ እ, ስልሳ ሰባት ይሆናል ኦዱ። ከዛ የሚመጣው አጠቃላይ ስድስት ሺህ ሰባት መቶ ሰባ ስምንት ከዜሮ ሶስት ሰላሳ
ሰላሳ አራት ነጥብ ስልሳ ሰባት ነው።
ሰላሳ አራት ነጥብ ስልሳ ሰባት አዎ check አድርገው ድጋሚ
እሺ እሺ።
ተቻለ እሺ